ጤና ይስጥልኝ ስፖርት
እግዚአብሔር ስል እንትን ምንድን ነው በእናንተ የቴሌግራም ስልክ ላይ ብር ትራንስፈር አድርገን ነበር እና መልስ አልተመለስልኝ። ለዛ ነው ማን ልበል ስሞትን?
ሚካኤል የቴሌግራም ገብሬ ሚካኤል ገ- እ?
የቴሌግራም ስሙን ማን ልበል?
ቴሌግራም ሚካኤል ታድር ድንገት ያ ታይፒንግ ኢረር ነው ሚ- ሚ- ሚካኤል ገብሬ
ሚካኤል ገብሪ አዎ። ሚ- ሚካኤል ገ- ገብሬ ነው ተ- ተድሬ ነው ተብሎ ተላከው አ- አ- እንትን በስ- በስህተት
ማንሚ
ሚካኤል ሚካኤል ገብሬ ቴሌግራም እንትኑ ስ- ስ- ስሜ ሚካኤል ገብሬ ነው።
እሺ፣ ስልኩስ ስልኮት ዜሮ ዘጠኝ አስራ ሁለት ዘ- ዘጠና ሁለት ዜሮ ዘጠኝ ዘጠና ሁለት ስልሳ ሶስት አስራ ሰባት
ዜሮ ዘጠኝ ስንት ነው?
ዜሮ ዘጠኝ አስራ ሁለት ያሽ አዎ እሺ፣ ሚካኤል ገብሪ ሳይሆን ቁጥር ነው። እሺ፣ user name ኦት ከዚህ ዘጠኝ አንድ አንድ አራት አራት የሚል okay ዘጠኝ አንዳንድ አራት አራት የሚል ነው ቁጥሮት።
ዘጠኝ አንድ አንድ አራት አራት አዎ user name ኡ እንደዛ ነው፣ ግን እንትን ተ- ተ- ረስቼው ነው አ- አዎ፣ ማለት እሺ አይተነዋል። check አድርገን አንድ- ደውልሎት እንትን ላ- እዛው ላይ እንልክሎታለን እ፣ ሲስተካከል።
እሺ እሺ
ቼክ አድርጌ